ቴሌ ተቋረጠ መሰለኝ።
አዎ እየተቋረጠ ኔትወርክ አስቸግሮ ነው። እሺ ዛብሎን ባርና ሬስቶራንት ነው።
አዎ ዛብሎን ባርና ሬስቶራንት። አዎ እሺ እ መቼ ነበር የተወሰደው draft machine ኡ? draft machine ነው አዎ የ draft machine ሐሙስ ለታ I think ሐሙስ መሰለኝ። ሐሙስ ነው።
በዚህኛው ሐሙስ ሐሙስ አዎ ሐሙስ ለታ ነው የተወሰደው።
በዚህኛው ሐሙስ ነው።
አዎ ያለፈው ሐሙስ ማለት ነው።
እሺ ሌላ ምትክ ሰጥተዋቸዋል?
ሰጥቶናል። ትንሽ እሱኛው ማሽን በጣም እያሞቀ ነው ያ- ያስቸገረኝ እና አረፋም እየደፈቀ ስላስቸገረ
ያም- ያሞቃል። አረፋም አለው።
አዎ እና እያስተጓጎለኝ ስለሆነ በእናትህ ያን እንዲፈጥርልኝ ብታደርግልኝ።
እሺ እ ስሞትን ይንገሩኝ የእርሶን።
የ- ሔዋን እዛ ነው ሸዋለም ላይ እሺ የአስመዝጋቢ ስም ስለሆነ ሔዋን ልበለው።
Okay በእኔ መዝገብ ጀ- ጀንበር ርስቱ የደወ በይ።
እሺ ጀንበሩ ርስቱ
እሺ ጀንበሩ እርሱ ስልክ ቁጥር በዚሁ ልመዝግብ አሁን በደወሉ አዎ አዎ በዚህ ስልክ ቁጥር ማስገኝ እሺ እ ለሌላ ጊዜ እንዲሆኑት የቢጂአይ ቁጥሮትን ልንገሩት ሲደውሉ ቶሎ ለማግኘት አስራ አራት ቆይ እንዴ የ- እሺ ይጻፉት
አስራ አራት አስራ አራት ዜሮ ዜሮ
አስራ አራት ዜሮ ዜሮ ሰላሳ ሁለት ሰላሳ ሁለት ሶስት
ሶስት አዎ ይሄ የቢጂአይ ቁጥሮት ነው ሲደውሉ ይሄ ቁጥር ሲነግሩ የምናገር አዎ ቶሎ እናገኘዋለን ድርጅቶትን እሺ አመሰግናለሁ እና ቅሬታውንም መዝግቤልዎታለሁ ወደሚመለከተው ክፍል አስተላልፌያለሁ በተቻለው ፍጥነት እ፣ ይስተካከላል ችግሮት እሺ ሌላ አመሰግናለሁ ሌላ ምረዳውት ነገር ይኖራል ይሄ ብቻ ተባበሪ እሺ ስለደወሉ እናመሰግናለን ከሚሰሙት ድምጽ በኋላ ሀሳብና አስተያየቶን ያስቀምጡልን መልካም ቀን